hello ጤና ይስጥልኝ ቲፕቲፕ
ሰላም፣ እንዴት አልክ?
ሰላም
ከትላንት ወደ ያዘዝኩት ዕቃ ነበረኝ መውጣቱን check ላደርግህ ነበር።
እሺ ይቅርታ ትንሽ system ያስቸገረኝ ስለሆነ ነው።
ችግር የለም።
እሺ ስልክ ይነግሩኛል?
አስር ዜሮ ዘጠኝ አስር ሰባ አንድ ሰባት ሀምሳ ስድስት ሀምሳ ስድስት አርባ አራት አርባ አራት እሺ መቅደስ በሚል ነው።
አዎ
እሺ location ኡ የት ነው? ኮንዶሚኒየም ነው?
ኮንዶሚኒየም አዎ።
okay፣ እሺ፣ እሺ። driver ተደርጎልሽ ያውሩት ዜሮ ዘጠኝ
ዜሮ ዘጠኝ
አስራ ሶስት እሺ፣
አስራ ሶስት ድጋሜ እሺ፣
ሀምሳ ሶስት አስራ ስድስት
እሺ።
እሺ ያውሩትና መልስ ይደውሉልኝ።
እያወሩትና ማለት ወጥቷል አይደል ይዞ driver ነው። አዎ አዎ assign ተደርጓል። እሱ ጋር ነው ሲጠይቁትና የለም ካለ ለእኔ ያሳውቁ።
የለም ጋር እሺ